ሄሎ ጤና ይስጥልኝ ኢንቨስት ቤት።
አቤት ጤና ይስጥልኝ ኢንቨስት ቤት ነው የምንወዳ። ሄሎ የሆነ ወጪ ነበር፣ የሆነ ወጪ send አድርግቼ ነበር። message ኡ አል- አል- አልደረሰኝም።
ከኢንቨስት ቤት account ወጪ አድርገህ ነው?
አዎ ከዚህ አ
እሺ አሁን ደወልክበት ቁጥር ነው ኢንቨስት ቤት ቁጥር?
አ
እሺ ሄሎ
አቤት አቤት
መስመር ላይ አለ?
አ